መሰረት ነኝ የምንታዘዝህ።
ማን አልሽኝ? ስምሽ?
መሰረት ነኝ መሰረት እ ከክላሲክ መርካቶ ገብቶልኝ ነበር። የዝናብ በርቶ ነበር መሰለኝ አይደል? የዝናብ በርቶ ነበር እና የወጣልኝ ስልሳ አምስት ብር ነው የሚለው ቴምር ጥሩ ግን ነበሩ ንገረኝ።
አስራ አምስት ዜሮ አምስት
አስራ አምስት ዜሮ አምስት እሺ አይልሃለሁ።
ተጠብቅ መስመር ላይ
ኧረ አይልሃል በቡ- መስመር ላይ መልቀቅ አይጠበቅብህም። እኔ ለክቼ የሚያስጨምር ከሆነ እ?
ጨምራለሁ። እኔ ለክቼ የለህ የሚያስጨምር መለካቱ ከሆነ ዝናብ በርቶ ጨምራለሁ።
ነበር። የዝናብ የዝናብ በርቶ ነበር መርካቶ ይኸውልህ ማለት ነው።
የዝናብ ቢሆን እኮ ጨምሮ ልክ በርቶ ከነበረ ሲበራ ይጨምርልሃል ማለት ነው። አማረ አሚር መርካቶ ነው።
ማለት እሺ ይሁንና ንገረኝ መርካቶ ቢሆንም እኮ እኮ ተረዳሁሽ። ይሁንና ንገረኝ ለክቼ ችግር የለም ከጨመረልህ ካልጨመረልህ እጨምርልሃለሁ። እሺ